ማነው እንትና ነው ሰመረ ነው? አዎ
ሄሎ ሄሎ፣ ሰጡክ አይደል?
አትስኝ እኮ የት ሊወጣኩ አለኝ። ሄሎ፣ ምግቡ እየወጣ ነው።
እየጠሩ አይደለም ጭራሽ ገብቷል። እኔ እኮ አይቻቸዋለሁ።
ይኸውልህ እኔ ያው ነገርኳቸው እኮ ለምን አትሄድም አንተ?
ትንሽ ማ ቃል ኪዳን።
ያለው ካላረቱ ተደውልሻል።
እሺ፣ እሺ፣ እሺ።